Wala rin.
Hello?
Hello?
ትንቢት ቤት
ጤና ይስጥልኝ።
ጤና ይስጥልኝ። ምን ነበር?
እንትን ነበረ ይህ ልጅ ማታ አው ቋንቋ አለመግባባት አስተርጉምልኝ ብሎ ነው ታውቃለሽ።
እሺ፣ እሺ። ምን ነበር? እሺ፣
ብር ማታ ካሻውት አድርግቼ ነበረ አንድ ሺ ስምንት መቶ ስደ- ኩኒ ስደት በቆልማ
ዊዝድሮ ኩኒ አድርጎ ነው?
አው ካሻውት አድርግቼ ነበረ እስካሁን ድረስ አልገባልኝም እያለ ነው።
እሺ፣ ወዴት ነበር ያደረከው በለው እስኪ። ወደ ቴሌብር ነው?
ማየጋ አላወጣም ወጪ አላም አትከብድሕስ ምስ ካሻውቱን በትምህርት አዎ ወደ አካውንት ነበረ ትራንስፈር ያደረኩት እኮ ወደ ባንክ ነው ወደ ቴሌብር ነው?
አዎ ወደ ባንክ ወደ ባንክ ወደ ባንክ ከሆነ ፕሮሰስ ላይ ነው ያለው። አሳውቀናል ቻፓዎች እሺ እና ይገባል። ትንሽ ጠብቀው በለው ዛሬ ኦኬ አይ ዞ ጋድ በሉ